ሄሎ ሄሎ እያየህ ነው?
አዎ አንድ አው- አውጥተሃል። አንድ ሁሉንም ወረቀቶች ያሉ ላውጣቸው።
አዎ የትኞቹ ረዥሞቹ ቁጥሮች አያቸዋ?
ሰባ አምስት ብሎም ጀምረው አይ ሰ- ሰባ አምስት አለ ሰባ አምስትም ካለ ሰ- እኮ ረጅሙ ቁጥር አዎ ነው እየጻፉ እነሱ የመጣው።
አዎ፣ ከላይ ከመጀመሪያ ጀምሮ መጀመሪያ አዎ።
የናትን ስክሪንሻት የለም እኔ አንዷን ብቻ አዎ።
ነው የከፈልኳት። ሰባ ስድስት አዎ።
ዜሮ ስድስት ሰባት ብለህ ቀጥል አንተ።
እሺ አስራ እነ- እነዚህ ሶስት እነዚህ እንዴት ነው የማገኛቸው? አሁን እኮ የያዘብኝ እኮ እኛ አዎ።
እኛ ይኸው ላክንልህ አርብ አርብ ነው የምንልከው።
አሀ አርባ ብር ከዛ የሚላከው አሁን ይኸውልህ አሁን ለምሳሌ ይኸውልህ cash balance ላይ ግባ። ቆይቶ አትንካው እሺ አትንካው አንተ ይኸው እዚህ ላይ ስገባ ስንት ብር ነው ያለ? አሁን ስድስት መቶ ዘጠና ሁለት አ አ ስትከፍል አለ አንተ እንትን ይቀንስልሃል። እዚህ አሁን ሰማንያ አምስት አስራ አምስት አይደለ?
አ እዛ አሁን እንትን ይልልሃል እዚህ ጋር ይደምርልሃል።
ገብቶኛል። አይ ከእናንተ አንተ በኮሚሽን አ ለእናንተ አሪፍ ነው። ለዛ ነው እኛን አፌክት እሺ።
ያደረገን።
እሺ እሺ፣ አመሰግናለሁ።
አርብ አርብ ነው ሁሌ የምንልከው። እሺ እሺ
እሺ።